ደቂቅ እርባታ ምዕራፍ አራት እወ እንጋ አብሪል ሀብ ኦሆ እንቋ አይ አህ ኦ ብስራትከ ቦ አልቦ ንቡር ህልው ከዚህም የሚበዙ እወ አሜን አማን አዎን ይሆናሉ። መነሾቻቸው እመ ሶበ አመ እንተ እለ ዘ ናቸው። በኒህ አንቀጽ ሁ ኑ ይሳባሉ። ማሰሪያቸው አንቀጻቸው ይቤ ነው። ይቤሎ ለዘይቤሎ አንተኑ ዘትመጽ እወ አማን ሶበ ትመጽ ይነቅህኑ መዋቲ አሜን እንጋ እንዳኢ እንጃ ይሆናሉ። መነሾቻቸው እመ ሶበ አመ እንተ እለ ዘ ናቸው። በእኒህ አንቀጽ ሁ ኑ ይሳባሉ። ማሰሪያቸው ሶስት ግሶችን ባሉታ ይወርሳል። ግሶችም አድማአ፣ ሰምአ፣ ርእየ፣ ነጸረ፣ አስተሃየጸ፣ አእመረ፣ ወቀ ናቸው። ማሰሪያቸው ይቤ ነው። ይቤሎ ለዘይቤሎ ነጸረኑ ወይ አድምአኑ ዝንቱ ሰብ እንጋ እንዳኢ ይቤሎኑ ቃለ እገሌ አመይሰይሞ ለእገሌ እንዳኢ እንዳኢ ተለይቶ ውጥን ይጨርሳል። መነሾቹ አልቦ ኢ ናቸው። አልቦ ዘየአብየኒ በዝንቱ እንዳኢ ገብርኤል አብሪል አዋጅ ይሆናል። ሳልሳይ አንቀጽ ይወረሳል ይወርሳል። መነሾቹ እመ ሶበ እንተ አመ እለ ዘ ናቸው። ማሰሪያው ይቤ ነው። ይቤሎ ለዘይቤሎ ዘይሰይሞ አመ ይሰይሞ አብሪል ይሾም ሹም ይሁን ማለት ነው። አህ አይ ይሆናል። ሳልሳይ አንቀጽ ይወርሳል። መነሾቹ እንደፊተኛው ነው። ምስጢሩ ህድግ ነው። አንቀጹ ይቤ ነው። ይቤሎ ለዘይቤሎ ቀትሎ ለጸሬ አህ በማለቱ ይታያል። ሀብ ናአ ና ሀቡ ንኡ ኑ ሀቢ ንኢ ነይ ሀባ ናአ ኑ ይሆናሉ። መነሾቻቸው እንደ ፊተኞች ነው። ማሰሪያቸው አንቀጻቸው ይቤ ነው። ይቤ ብእሲ ለአብያጺሁ እመትፈቅዱ ዘትፈቅዱ ሀዊረ ሀቡ ንኡ ህንኩ ህንኩ ንሁር ሀብ ህንካ እንካ ሀቡ ህንኩ እንኩ ሀቢ ህንኪ እንኪ ሀባ ህንካ እንካ ይሆናሉ። ሀባ ህንካ እንኩ ይሆናል። ማሰሪያቸው አንቀጻቸው እንደፊተኞቹ ይቤ ነው። ኦሆ እሺ በጄ በጎ ይሆናል። መነሾቹ ማሰሪያው አንቀጹ እንደፊተኞቹ ነው። ካልአይ አንቀጽ ይወርሳል። ሀለው ክሌቱ ውሉድ ለብእሲ ይቤሎ ለቀዳማዊ ሁር ውስተ አጸደ ወይን ወይቤ ኦሆ አሐውር እንቢ እንቢ ይሆናል። እንቢየ እንቢኝ ለአንዳንድ ይሆናል። እንቢነ ለብዙ ይሆናል። ማሰሪያቸው አንቀጻቸው እንደፊተኞቹ ነው። ካልአይ አሉታ ይወርሳል። እንቋ እሰይ እሶ ውሸን ምንጸደቅህ ይሆናል። መነሾቹ ማሰሪያው እንደፊተኞቹ ነው። የአንድ ግስ ቀዳማ ይወርሳል። አመይቤ ብእሲ ለብእሲ አንሰ ረከብኩ ብእሲተ ሰናይተ እንቋ ይላል። አይ አህ ዎ ይሆናሉ። የእንቋለ አሉታ ናቸው። ኦ አሌ ወይ ሰይ አህ ወዮ ይሆናሉ። ኦ ተለይቶ ይብላኝ ይሆናል። ኦ ተለይቶ ይብላኝ ሲሆን ይቤ ጴጥሮስ ኦ ለይሁዳ እስመሴጦ ለእግዚኡ በለ ዝርዝር ይነገራሉ። ማሰሪያቸው አንቀጻቸው ውእቱ ነው። እስመ አምጣነ አኮኑ እንተ እለ ዘ ይከተሏቸዋል። ብስራትከ ብስራትክሙ ብስራትኪ ብስራትክን የምስራች ይሆናሉ። የነ አሌ አሉታ ነው። ቦ ኖረ ነበረ አለ ይኖር ነበር ይኖራል ይኑር ቦ ይኖራል ሲሆን ቦ ኤልያስ በገነት እስከ ይመጽእ ክርስቶስ ይኑር ሲሆን ይቤልው እስራኤል ለዳዊት ቦ ወልድከ በመንበርከ ነበሩ አሉ ይኖሩ ነበሩ ይኖራሉ፣ ይኑሩ፣ ኖረች፣ ነበረች፣ እ- አለች፣ ትኖር፣ ነበረች፣ ትኖራለች፣ ትኑር፣ ኖሩ፣ ነበሩ፣ አሉ፣ ይኖሩ፣ ነበሩ፣ ይኖራሉ፣ ኑ- ኑሩ፣ አልቦ፣ ኢ አሉታ ናቸው። አንቀጽ በአገባብ ይዘምታል። ቦ ቦቱ፣ ኖረው፣ ነበረው፣ አለው፣ ይኖረው፣ ነበረ፣ ይኖረዋል፣ ይኑረው፣ በእርሱ፣ አለበት፣ አለለት፣ ነበረበት፣ ነበረለት፣ ይኖርበታል፣ ይኖርለታል፣ ይኑርበት፣ ይኑርለት እንዲህ ብሎ በአስር መደብ ይረባል። ብከ ቦሙ ቦቶሙ ብክሙ ባ ባቲ ብኪ ቦን ቦቶን ብክን ብየ ብነ ባ- በ- አራት ሰራዊት በአስ- በአራት ሰራዊት በአስር በአስር እየዘመቱ መቶ ሀያ አናቅጽ መቶ ሀያ አናቅጽ ይሆናሉ። አልቦ የለም የሉም የለችም የሉም ይሆናል። በቅርብ አንተን አንትሙን አንቲን አንትን አነን ንህነን ይዞ ይገባል። አልቦ አልቦ አልቦቱ የለውም የለበትም የለለትም አልነበረውም አልነበረበትም አልነበረለትም አልኖረውም አይኖረውም አይኖርበትም አይኑረው አይኑርበት አይኑርበት አይኑርለት አይኑር ወአልቦ ዘይነብር ውስተ አብያት- ውስተ አብያቲሆሙ እንዳለ አልቦ አልቦቱ የለውም የለበትም አልነበረውም ይቅርታ የለውም የለበትም የለለትም አልነበረውም አልነበረበትም አልነበረለትም አልኖረውም አይኖረውም አይኖርበትም አይኑረው አይኑርበት አይኑር አይኑርለት አይኑር ወአልቦ ዘይነብር ውስተ አብያቲሆሙ እንዳለ አልብከ አልቦሙ አልቦቶሙ አልብክሙ አልባ አልባቲ አልብኪ አልቦን አልቦቶን አልብክን አልብየ አልብነ እንደ ሩቅ ይፈታሉ። የፊተኛው አሉታ ናቸው። ንቡር ነባሪ የነበረ የሚኖር ንቡራን ነባርያነ- ነባርያን ንብርት ነባሪት ንቡራት ነባርያት እንደ ሩቅ ይፈታሉ። ንብርት ነ- ንብረት ነቢር ነቢሮት መኖር ይሆናሉ። ዘሮቻቸው ምንባር መንበር መንበርት መንበር ናቸው። ዘሮቻቸው ምንባር መንበርት መንበር ናቸው። ነበረ ኖረ ነበረ ይሆናል። እስከ ሳልሳ ይረባል። መደረግ ነው። በመዝመት ማድረግ ይመስላል። ህልው ሀላዊ ያለ የሚኖር ህልዋን ሀላውያን ህሉት ሀላዊት ህልዋት ሀላውያት እንደ ሩቅ ይፈታሉ። ሀልዎ ሀልዎት መኖር ይሆናሉ። ዘራቸው ህላዌ ነው። ህልውና ምዕላድ ነው። ሀለወ ኖረ ነበረ አለ ይሆናል። እስከ ሳልሳ ይረባል። መደረግ ነው። በመዝመት ማድረግ ይመስል- ይመስላል። ሀሎ የእርሱ ከፊል ነው። በስድስት ሰራዊት ይረባል። አእማድ እ፣ አምስት ናቸው። በርባ ቅምር ክፍል እ፣ ክፍል አራት ይ በሁለት አዝማች በአስር ሰራዊት የረቡ ሰላሳ አራት አንቀጽ ይሆናሉ። ማድረግ፣ ማስደረግ፣ መደራረግ፣ ማደራረግ ሳይዘምቱ እኒሁ ናቸው እንደ እኒሁ ናቸው። በሶስት አዝማች በአራት ማዕርጋት እየረቡ ሁለት መቶ ስልሳ አራት አናቅጽ ይሆናሉ። ተፈጸመ ደቂቅ እርባታ